Hello. Hello አቤት። አብሮ ይስጥልን።
አቶ መሐመድ
አቤት።
እሺ ከፍሊንስቶን ሆምስ ነበር የደወልኩልዎት።
ምን አልከኝ?
ከፍሊንስቶን ሆምስ ከፍሊንስቶን ሆምስ ነበር ከፍሪጅስቶ ነው።
ፍሊንስቶን ሆምስ። ከዚህ በፊት አረ።
ስለ አክሲዮን አውርተን ነበረ።
እ?
ከእርስዎ እ?
ስለ አክሲዮን ስለ አክሲዮን።
ስለ አክሲዮን አዎ አዎ።
እሺ።
እና ብቅ እላለሁ ብሎን ነበር ወደ ቢሮ ገርጂ አካባቢ።
ማ በዚህ ስልክ?
አዎ አቶ መሐመድ ነው አይደለ?
አረ አይደለም አይደለም።
እሺ ከማን ነው እኔ ስሜ?